ጤና ይስጥልኝ። ቤስ ሰሙን ነዳ
ትኬቱ አልተለቀልኝ ነበር።
እሺ cashier code ንገረኝ። ትኬቱ
አስራ አራት ሀያ አንድ
አስራ አራት ሀያ አንድ ሰላሳ ሁለት ዜሮ ዘጠኝ
እሺ ሁለት postpone የሆኑ ጨዋታዎች አሉ። ዛሬ ካልተካሄዱ ከቲኬቱ ይወጣና በቀሪው አሸናፊውን ኮብር ይገባላል። እሺ መልካም ቀን።